ለሀሰተኛ የተሰጠኝ ማዕከል እባክዎን ልርዳዎት?
ሰላም መረጃ ለመጠየቅ ነበር።
እሺ
ወደ ባርባዶስ ለመሄድ ነበረ ከኢትዮጵያ ማለት
ከኢትዮጵያ ወደ ባርባዶስ አዎ ምን ከተማ ባርባዶስ?
ባርባዶስ ዋና ከተማዋ ባር
ካርዴ ዘጋ
ዲፓውን ነው ካፒታል ሲቲው?
እንትን ግን ያስፈልጋል አይደለ ትራንዚት ቪዛ ያስፈልገኛል ግዴታ እሺ ሌሎት?
እሺ
ለመቼ ነው መሄድ የፈለጉት?
ለሚቀጥለው ወር መስከረም አንድ አካባቢ
መመለሻ ለምን ከምን ያህል ጊዜ በኋላ?
ከአንድ ወር በኋላ
እሺ እያየሁሎት ነው። እሺ እሺ